hello ጤና ይስጥልን ቢክስ ቤት
ሰላም ሰላም።
እንትን deposit አድርጌ ነበረ።
እሺ ከዛ በኋላ አልገባም።
okay። እሺ በ CBE ነው ቴሌብር?
በቴሌብር ነው በሳንቲም okay። እሺ የቴሌብር text ኡን ቴሌግራም ላይ ላክልኝ። እሺ ቴሌግራም ላይ አዎ የቴሌብር እሺ።
text ሁለ- ሁለት ነው። አዎ፣ አንደኛው አልገባልኝም። ከዛ እሺ።
ድጋሚ ያረኩኝ። ከዛ እሱኛው ገብቷል። የመጀመሪያውን ያልገባውን ልላክልሽ እሺ።
አይደለ?
አዎ፣ ወይንስ ላክልኝ።
ሁለቱንም ልላክልሽ?
አይ ያልገባው ላልህ- ላክልኝ። ታውቀዋለህ አይደል? ያልገባልህን አዎ አዎ።
እሺ እሺ ላክልኝ። እሺ እሺ።
እሺ መልካም ምሽት።